ነው። ጤና ይስጥልኝ ገስት ቤት።
እንትን account ኤ ማለት ነው።
እሺ
ትላንትና አሁን ሞልቼ እንደዚህ password ኡን የሚያጠፋል እና ብር ወሰደ።
ብር ወሰደብኝ አዎ ማለት password ን ያውቀዋል ስል እንዴት አድርጎ እንደወሰደ አላውቅም።
ስንት ብር ነው ወጣብህ?
ሁለት መቶ ሀያ ብር ሁለት መቶ ሀያ ብር።
አዎ እሱ ሳይሆን አሁን እንዴት ማጥፋት እችላለሁ የሚለው እሺ forget password በለውና ግባና እ።
forget password በለውና forget password የምትላለች ከ login ከምትለው ስር login የሚል- የሚለው button አለ አይደለ?
forget password ብዬው አዎ forget password በለውና ስልክ ቁጥር አስገብተህ forget ስትለው እ።
በ message የሚገባልህ ኮድ አለ። እሱን ካ- ኮድ እንደ password ተጠቀመ።
እሱን አልጻፈም
ኮዱን በ message የሚገባልህ ኮድ አለ።
አላ
ከዛ እሱን ኮድ እንደ password ተጠቀመው። እሺ እሺ።
እሺ፣ እሺ።
አይ ከዛ በኋላ እንትን የለውማ ያው ኮዱን ለራስህ ብቻ መያዝ ነው። ከዛ በኋላ
account ኤ ላይ የጠለፈው ሰው ስላለ እንትን አያገኘውም ማለት ነው።
አያገኘውም። password ኡን ስለተቀየረ አንዴ አሁን አዲስ የሚገባው password አንተ ብቻ ስለሆነ የምታውቀው አይገባበትም ከአሁን በኋላ አ- በጂሜል ምናምንም አያገኘው እ እ በ Gmail ምናምንም አያገኘው።
አይ በ message ነው ቀጥታ የሚገባልህ። ሲሙ ስልክ ውስጥ አለ አይደለ? ቤስት ቤት የከፈትክበት አ በቃ በ message ስለሚገባልህ አንተ ብቻ ነው የምታውቀው።
አይ እሺ፣ እሺ፣ መልካም